ሄሎ
ሄሎ አይ አንተ ጋር አይደለም መሳይ
ሄሎ ሄሎ አቤት አቤት የዋላሸት እንዴት አረፈድ እግዚአብሔር ይመስገን ደህና ነኝ።
አለን እንትን ልከን ነበረ soft switch ላይ configure የሚደረጉ ቁጥሮች ልከን ነበረ የዚህ OCS የሚባል international ድርጅት
ማን ነው የላከው ሳሙኤል የሚል ነው የላከው እህ ሳሙኤል የሚል ለምን ለምን በ system አልመጣም
በ system manual SIP ናቸው እነዚህ እህ
manual ነው እስካሁን ድረስ እየሰራን ያለ ነው ምንድን በሲስተም ናቸው አይደል?
ሲፕ ናቸው ሲፕ ናቸው አዎ
okay ማን የሚባል ሳሙኤል የሚለው የኔ ሳሙኤል የሚል የላኩት- የላኩት አይ አይደለም የድርጅቱ ስም Organization of Southern Cooperation የሚል okay ከ- እኛም ለእንትን ልከነው ነበረ እነሱ configure አድርገው ከጨረሱት አሁን እናደርገዋለን ችግር የለም ይመለሳል ሳውዘርን ምናምን እሱ ነው?
አዎ አዎ አንተ እያየህ ያለው ሳውዘርን የሚል ነው አዎ በቃ እየሰራለ ነው እሺ እየተሰራ ነው።
እሺ እሺ እሺ